ጤና ይስጥልኝ። ሰላም ዋላችሁ። hello።
ሰላም አይሰማዎትም? ይቅርታ አይሰማም። ይቅርታ በጣም ይርቃል።
ምን አሉኝ? አዎ፣ እሺ፣ በጣም ሩቅ ነው። አይሰማም።
እሺ።
እንትን ልጠይቅ ነበረ። የማህፀንና ጽንስ specialist መቼ መቼ ነው የሚገቡት? ዶክተር ማን ናርዶስ?
እ፣ አሁን ከዚህ ሰዓት በኋላ ይወጣሉ። እስከ ስድስት እ፣ ሰዓት ነው ምን አ- ዛሬ።
ይቅርታ አልሰማሁሽም።
አስራ አንድ ሰዓት ይኖር- ይኖራሉ። ዛሬ ይገባሉ።
እሺ ሌላ ቀንስ መቼ መቼ ይገባል?
ሌላ ቀን ሁሌም አሉ
እ አሉ። መምጣት በምትፈልጉበት ቀን ደውለው check አድርገው መምጣት ይችላሉ። ሁሌም አሉ። ሳይቆም አሉ።
ሁልጊዜም አሉ።
አዎ፣
ዶክተር ናርዶስ ትኖራለች?
ናርዶስ የለም።
እ ሌሎች ዶክተር ነው ያሉ። ናርዶስ የለም።
ሌሎች ሌሎች ዶክተሮች ናቸው ያሉት?
አዎ።
እሺ አመሰግናለሁ።